Hello, ሰላም ጤና ይስጥልኝ.
Hello Hello, ሰላም ጤና ይስጥልኝ. ChipChip.
እግዚአብሔር ይመስገን አለሁ። እሺ
እንትን ቅድም ደውለው ነበር አይደለ?
አዎ አዎ እንትን ሰፈሩ location ኑ ስለተሳሳተ ነው፣ ይቅርታ። ለዛ ነው እስካሁን ያልመጣሎት።
ምን ተሳስቶ location የተሳሳተ ስለነበረ ነው ያልመጣሎት እስካሁን።
ወሎ ሰፈር ወሎ ሰፈር አይልም ሳይሆን- ዛሬ?
ቡራዮ ነው የሚያሳየን።
Okay እናንተ deliver የማታረጉ ቦታ ላይ ይቀበላል እንደዚህ ብሎ አዎ፣ ለዛ ነው አዎ ዝም ያሉት። አዎ፣ እዛ ድረስ አዎ አይሆንም። እንትን ብሩ እሺ።
ተመላሽ ይደረግሎት እ?
ብሩ- አሁን አሁን ልታስገቢልኝ አሁን ልታስገቢልኝ ትችያለሽ?
ዛሬ ወይ ነገ ይገባሎታል።
በቃ ወይ refund ወይ ደግሞ ነገ መላከሽ ወይ እኔ ሆነሽ አዎ ብሩ ነው refund የሚደረገው። አዎ።
እሺ እስከ ነገ ካልቻልሽ ወይ እስከ ነገ አትሞክርም?
አይ አይቻልም። አንድ እንትኑ በቃ ስ- location ኑ የተሳሳተ ስለሆነ አይቻልም።
ከዚህ በፊት እኮ በዚህ location ነው ስታመጣው የነበረ አዎ በስነ ስርዓት ከዚህ በኋላ ወሎ ሰፈር ብለው ይሙሉት። አንድ አዲስ ያዙ።
እኮ ይሄ refund ይደረግሎትና አዲስ እንትኑን አስተካክለው ወይም ይዘዙ።
በቃ አስገቢልኝ እ?
በቃ እሺ፣ አዎ፣
አስገቢልኝ አሁን አስገቢልኝ እሺ እሺ፣ እሺ።
እሺ እሺ